ሄሎ ማ እ
ስልክ ፈተሽ ነበረ ብትደብይ የምትጽፍልኝ ብለሽ ብለሽ አዎ ስልክ ቁጥሯን ምንም ሳልጽፈው ስደውለው ልክ አንቺን ስዘጋው እንትን አለ ጠፋ።
ጠፋብሽ?
አዎ ልንገርሽ?
አሁን ንገሪኝ።
እሺ
ዜሮ ዘጠኝ ስልሳ
ስልሳ አሁንም ስልሳ ስልሳ ስልሳ ሰባት አዎ እሺ ምን ትሰጡታል?
ስልሳ ሰባት ታዲያ ዜሮ ዘጠኝ አስራ አንድ ምናምን ሳይሆን ማለት ነው።
ዜሮ ዘጠኝ ስልሳ ስልሳ ስልሳ ሁለት ስልሳ ሰባት okay እሷን ነው ያረሳኋት። ስልሳ ሁለት ስልሳ ሰባት እሺ thank you። አሁን በቃ አመሰግናለሁ።